ሄሎ ጤና ይስጥልኝ። ሄሎ ወየ ወየ፣ እንዴት ነሽ?
እግዚአብሔር ይመስገን። ከአምቦ ነው የምደውለው።
እሺ
የትራንስፖርት ችግር አጋጥሞን ነበረ።
እሺ፣ ችግሩ ምንድን ነው? እሱ ከ- ከታሪፍ በላይ መጫንና ከታ- ከታሪፍ በላይ መጫን
በአንቺ ነሽ አንቺ
በአንቺ ነሽ።
ኧረ ተይ በእናትሽ ነማን እኔ ብልብል እንቀብደ ለማን ተይ እኔ ብልብል አንተም ሲማል ጎነረ
አንተ አቴሬ አስማቴ አምቦን ነው ሂዴ አስማ አምቦን ነው ሂዴ ሲራም ነሽ እኔ
አማኑ ተሰቀቀ ኦፊስ ይፈራን ተራ
እሺ ጀዋዳ ሰሬሳ
ማለት ከቤት አውር የዋት ዋሚ አትካሱ